Good afternoon ካፒታል ኤል ኤስ ክብሮም speaking።
ሰላም እንዴት ዋላችሁ?
ሰላም እንዴት ዋሉ?
አለን spa ነው ካፒታል።
spa ነው።
እሺ እንትን ቲጂ ጋር book ማድረግ ፈልጌ ነበረ pedicure ለመቼ ነው የፈለጉት?
ለአሁን ከዛ አ- እሺ አንዴ check ላድርግሎት። እሺ ይቅርታ ስልክሽን ወስጄ ልደውልሽ confirm አድርጌ አሁን check ማድረግ አልቻ አትችልም።
አዎ ላይ ስለሆነ አሁን ታች ነው እንትን እያለ ያለሁት ላይ check አድርጌ ላስደውልሽ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ አንዴ ቆይ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ስድስት ስልሳ ስድስት አስራ ሰባት አስራ ዘጠኝ
ስልሳ ሰባት አስራ ዘጠኝ አዎ እሺ አሁን ደውልሻለሁ መልሰን ስለሆነ ፕሌስተር ደግሞ እሺ እሺ እሺ እሺ